እንዴት ቤት ቤት ነው
እንትን ነበረ Best Bet ነው አዎ
እም፣ agent መሆን ይቻላል ከ Best Bet አዎ ይቻላል የት አካባቢ
እ፣ ወደ ቡታጅራ ምናምን አካባቢ።
አዎ ይቻላል
እ፣ ስንት percent ነው percent የኳሱ ነው?
አዎ ኳ- ኳስም አለ virtual game ም አለ
እሺ ስንት percent ነው?
እሺ የትኛውን ነው የፈለግከው
እም፣ ላ- አሁን የኳሱን ግን ያው በዚህ እም፣
ስልሳ አምስት ሰላሳ አምስት ነው ስልሳ አምስት percent ለ Best Bet ሰላሳ አምስት percent ለአንተ ማለት ነው okay ነው እና ማስያዣ ማስያዣ ሰላሳ አምስት ሺህ ብር በ cash ወይም በቼክ ማስያዝ ትችላለህ በቼክ ይቻላል።
አዎ
እንትኑ ስር ሺ virtual
virtual ደግሞ ሰማንያ አምስት አስራ አምስት ነው ሰማንያ አምስት percent ለአንተ አስራ አምስት percent ለእኛ ማለት ነው
እሺ እሱንም በ- በቼክ ማስያዝ እችላለሁ ማለት ነው።
አዎ አን- አንድ shop ከሆነ virtual ም ለ virtual ም ለስፖርትም አንድ ነው የምትወስደው ሰላሳ አምስት ሺህ ብር አንዴ ብቻ አዎ እና የት አካባቢ ነው ቢሮዎች?
እ፣ ባምቢስ እና ታንክ ባምቢስ እና ባምቢስ እም፣ አባ ማለት ነው እኮ ገብቶኛል። አዲስ አበባ ባምቢስ እና ታንክ ነው
አዳማ አዎ፣ አዳ ወደ ቀኝ ወደ ግራ ስትታጠፍ አዳማ ሪል ስቴት የሚለውን ያስገብ ዳውን
በቃ እሺ፣ ነገ ትገባላችሁ አይደል?
እስከ ስድስት ሰዓት ድረስ ብቻ ነው ያለ ነው አዎ ነገ ጠዋት እመጣለሁ።
እሺ እሺ ደውላለሁ። ስልክ የለም normal ስልክ?
አይ በዚህኛው ነው ለጊዜው እንትን እሺ በቃ ከሁለት ሰዓት በኋላ ልደውል።
እ፣ ማታ ነው
አይ ጠዋት አዎ ነገ እመጣለሁ።
ሁለት ይሻል ሰዓት እስከ ስድስት ሰዓት ነው የምንሰነብተው።
አሁን ምን ምን ይዤ ነው መምጣት ነው ያለብኝ?
በቼክ ከሆነ ለመዋዋል ነው ይዘህ የምትመጣው። ውል የለውም፣
ውል የለውም።
ውል የለውም።
በቃ ቼኩን ብቻ ይዤ ልምጣ።
አዎ፣ እሺ አንተ already ያለውን ነገር ካስተካከል ከወዲህ ታሳይ እሱን እንኳን አስተካክያለሁ። እሺ እሺ፣
እሺ እሺ።
ስለደወሉ እናመሰግናለን። መልካም